Hello ሰለሞን ወይ ወይ አለን አለን አለ አለ። እ፣ ተስፋዬ የሚባለው customer ወጥቶለታል እንዴ? ቸርችል
አይ ገና የቸርችሎች አላስወጣንም። ገና የተሰራ ነው።
ግን ይወጣላ።
አይ፣ መቼ ያዘዞ ነው? ትናንት ያዘዞ ነው።
ትናንት አይደለም ያዘዘው ቆይቷል።
PDF ውስጥ ገብቷል።
PDF ውስጥ I think ባለፈው ነገር ነው የገባው ከትናንት ወዲያ ምናምን ነገር ግን አልወጣለም።
ትናንት አላስገባውም። ያብሰራ PDF ውስጥ ማለት ነው።
አዎ
አ፣ ትናንት ያላስገባው እንኳን አ፣ አይወጣማ። ነገ ነው የሚሆነው። የነገ complain ሳ የነገ complain ውስጥ ከተች በቃ እሺ።